ጤና ይስጥልኝ ቴሌኮም ኢንተርፕራይዞች።
የሻንጣ ሂሳብ ማወቅ ፈልጌ ነው።
እሺ ከየት ወዴት?
ከአዲስ አበባ ሜሪላንድ።
ከአዲስ አበባ ሜሪላንድ።
አዎ፣ እሺ check ላድርግሎት አንድ ጊዜ።
ሀያ ሶስት እሺ እሺ ይቅርታ ስላቆየሁት መስመር ላይ። እሺ ለሀያ ሶስት extra ሻንጣ ሁለት መቶ ሀያ አምስት ዶላር ነው።
በብር ይከፈላል? በኢትዮጵያ ብር?
አዎ airport ላይ በብር መክፈል ይችላሉ። በቀኑ exchange ማለት ነው። በቀኑ exchange ተባዝቶ ስንት ይሆናል በቀኑ ሲሆን?
በዛን ቀን ብር ዶላር በሚሆን አሁን አሁን ዛሬ ስንት ነው?
እሺ አንዴ ልይሎት እሺ በዛሬ exchange rate አጠቃላይ የሚሆነው ሰላሳ አራት ሺ ዘጠኝ መቶ ሀያ አምስት ብር ነው።
Okay እሺ፣ አመሰግናለሁ።
እሺ እናመሰግናለን። እሺ መልካም ምሽት።